ሄሎ ስትልኝ ሆፕ ኢንተርቴንመንት ስንዱ ነኝ። እባክዎ ምን ልርዳዎ?
ሰላም ነው?
እግዚአብሔር ይመስገን።
አይሰማም? ሰም ነው?
ይሰማል አይሰማም?
ሰላም ነው?
እግዚአብሔር ይመስገን።
እ የሬዲዮን ተጠቅሜ ነበር በዘጠና ሁለት ስልሳ ሁለት ማለት ነው እሺ
እና ለማዘጋት ፈልጌ ነው ዛሬ ይቅርታ ጋር
እ ከአንደኛ ሀገር ካልተጠቀሙ አገልግሎቱ ብሩን አይቆርጥቦትም።
ተጠቅሜ ነበር እ ተጠቅሜ ለማ- ነበር ተጠቅሜ እሺ ነበር ለማዘጋት ፈልገው
አዎ ለማዘጋት እንፈልገው
እሺ ለማዘጋት ፈልገው ከሆነ ሶስቱን ይጫኑ።
ሶስት አሁን ነው
አዎ ዘጠና ሁለት ስልሳ ሁለት በመደወል ሶስት ቁጥርን ሲጫኑ የራዲዮ አገልግሎቱን ያቋርጣሉ።
ዘጠ- ዘጠና ሁለት ስልሳ ሁለት ደውዬ ሶስት ቁጥር ነው ምጫ ነው
ዘጠና ሁለት ስልሳ ሁለት ከዛ አንድ ቁጥር የራዲዮ አገልግሎት አንድ ቁጥር ላይ የተጠቀሙት እ
አንድ ቁጥር ከነኩ በኋላ ሶስት ቁጥር ሲነኩ አገልግሎቱን ያቋርጣሉ።
ሶስት ልጫ ነው ይቆርጣል አይደል hello አዎ
እሺ እሺ አዎ ይቋረጣል።
እሺ እሺ እሺ አመሰግናለሁ እናመሰግናለን ስለ እኔ በጣም አመሰግናለሁ